sport. Hva kommer dere av?
ሄሎ
ስፖርት ነው የምንረዳው።
ወይ ሰላም ነው?
እግዚአብሔር ይመስገን የምንረዳው።
አለ እ፣ ክልል ከተማ ነበርኩኝ አዲስ ለ- እንትን ለማለት ፈልጌ
እሺ እችላለሁ አልችልም የሚለውን ነገር እና ያለውን ነገር ግን እንድታደርግ ሀሳቡ ስለነበረ
ምንድን ነው እ፣ አዲስ ለመመዝገብ ነው ወይስ ኤጀንት ለመሆን?
ኤጀንት ለመሆን ኤጀንት ለመሆን ነው።
አዎ ለመስራት ማለት እዚህ እሺ፣ የት አካባቢ?
አሰላ
አሰላ።
አዎ
እሺ፣ ስልኮትን ይንገሩኝ። ሄሎ፣ ወይ እየሰማች ነው ስልኮትን ይንገሩኝ።
ዜሮ ዘጠኝ እም፣
አስር ስልሽ እ፣ እ?
የራሴ የምጠቀምበት አስር ሀምሳ ሶስት ሀምሳ ሶስት
አስር ሀምሳ ሶስት አርባ አስራ ሶስት
አርባ አስራ ሶስት አዎ እሺ፣ ከእኛ እንደውልሎታለን። ቼክ አድርገን እ፣ ምን አል- ምን አልሽኝ?
check አድርገን ከእኛ እንደውልሎታለን።
ይቻላል